hello ጤና ይስጥልኝ። አብሮ ይስጥልኝ።
ከ ChipChip ነበር የምንደውልሎት።
እሺ ድንች order አድርገው አልመጣሎትም ነበር።
እ እ ድንች order አድርገው አልመጣሎትም ነበር።
እ የመቼው November ስንት?
አስራ ሰባት ሀያ ሶስት ኪሎ
እ ትናንትና ማለት ነው።
አይ create የተደረገውማ በአስራ ሰባት ነው።
okay በማን ስም በዲስም ነው በዚህ በኦፕሲ ነው አዎ ኦብሲ
እኮ ሰኞ ነው ያለው እኮ ሰኞ ትናንት ትናንትና መገባ አዎ።
ሰኞ ምናምን አለው እኮ ትናንትና እሺ ስለዚህ ነገ የት እንላክሎት location?
እ ልደታ ልደታ ልደታ ወረዳ ወረዳ ሁለት ወረዳ ሁለት እሺ ጤና ነገ ጣቢያ።
እንልክሎታለን። መልካም እ።
ምሽት።
አሜን። እሺ እሺ እሺ